አጣሆኝ በምን ሰበብ ልጥላሽ? የፍቅር ወጥመድ ነው መላ ሁሉ ገላ
ስሙ ስሙ ስሙ መወዳቸው ታሪኬን ታሪኬን ባጭሩ ሲል አጫውታችሁ ታሪኩ እንደዚህ ነው። ስራዬ እንዳልሰራ ምቀኛ የበዛ አለፈ ጊዜያቱ በዋዛ ፈዛዛ። ስሙ ረሃብ የማደንበኝ ጭሯ